ስልክ እኔ ስልክ ላይማ አሉ። ሄሎ
ሄሎ ሰላም ጤና ይስጥልን አቤንዚር።
አ እሺ ከዊ ፕላስ ነበር የምደውለው። የእኛን application አውርደህ ነበር?
አ
እሺ አሽከርካሪ ነህ ወይስ ተጠቃሚ?
ተጠቃሚ ነኝ።
እሺ አንተ ግን የተመዘገብከው አሽከርካሪዎቻችን የሚመዘገቡት ላይ ነው እና
እሺ እሺ ዊ ፕላስ solution user የሚል አለን ተጠቃሚዎች የሚመዘገቡበት እና አሸናፊ የሚያደርጋቸውን referral code የሚያገኙበት ማለት ነው እሺ እና ከ Play Store ላይ ዊ ፕላስ solution user ብለህ እንደ በፊቱ register ስታደርግ ይመጣልሃል ማለት ነው። የምንሰጣቸው አገልግሎቶች ሶስት መቶ ሀምሳ በላይ game ኦች እንዳለ ይመጣሉ ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን ይሁንልክ። እሺ